ጤና ይስጥል ዋሽንግተን የህክምና ማዕከል hello hello አቤት ዋሽንግተን ነው የደወሉት አዎ ዋሽንግተን ነው። አንድ patient አሉ ዘውዲቱ የሚነሱ CT scan እሺ እሺ የ brain CT scan እሺ አሁን ትችላላችሁ መምጣት?
እሺ ስልካችሁን ልውሰድና ላስተላልፍላችሁ
እ፣ እሺ የበሽተኛው ስልክ ልስጥሽ?
የ- የደወሉበትን ለያዘው አዎ ይሄ- ይሄኛው ያው የታካሚው ስልክ ነው።
በቃ በዚህ አሁን ስልክ ይደውላሉ እ፣ contact አድርጓቸው patient ኡ ምን አይነት ላይ እንዳለ ነርሶች ይደውላሉ በቃ እሺ እሺ